ጤና ይስጥልኝ የጤና ስትር ማዕከል በአኮ ብለርዳት
ሰላም ነው።
ሰላም እንዴት እ ከአዲስ አበባ እሺ
ወደ ጅቡቲ እስክታይልኛለህ በሀያ ስምንት አውግስት እሺ ሜጃ ብቻ ነው አዎ ሚጃ ብቻ
ሀያ ሁለት ሺህ አንድ መቶ ሀያ ሁለት ብር ነው።
okay
እሺ ሌላ ምረጥ እ እና ደግሞ- አዎ ከአንድ ደግሞ ከአዲስ አበባ ወደ ባህር ዳ- ወደ ድሬዳዋ ለመቼ
በሀያ ስምንት ሴፕቴ እ እና ደግሞ ከ- ባህ- ከድሬዳዋ ወደ ጅቡቲ ማለት ነው ዛ ላይ መሄድ ይቻላል አ?
ይቻላል ይቻላል። በምንድን ነው ያልሽኝ? በሀያ ስምንት አዎ ሀያ ስምንት ኦገስት ከአዲስ አበባ ድሬዳዋ አዎ ወይ ደግሞ ከአዲስ ድሬዳዋ ከድሬዳዋ ወደ ጅቡቲ የሚሄደውን flight ነው።
አዎ አንደኛው ከአዲስ አበባ ወደ ጅቡቲ አለ አይደለ?
እሺ
ሁለተኛው ደግሞ ከአዲስ አበባ ወደ ድሬዳዋ እና ከድሬዳዋ ደግሞ ወደ ጅቡቲ ማለት ነው።
እሺ
የጅቡቲ ዋጋ ነው ሀያ ስድስት ሺህ ብር ነው። አዎ
እሺ ከአዲስ ወደ እሱኛው ደግሞ አስራ ስድስት ሺህ ስምንት መቶ ዘጠና ሁለት ብር ነው።
አስራ ስድስት እ እ አስራ ስድስት ሺህ ስምንት መቶ ዘጠና ሁለት ብር
ከየት ወዴት ማለት ነው?
ከአዲስ ትነግረኛለህ?
ድሬዳዋ?
ይቅርታ።
አዎ፣ ከአዲስ ድሬዳዋ ከድሬዳዋ ወደ ጅቡቲ
okay okay።
እሺ አስራ ስንት አልከኝ? ይቅርታ።
አስራ ስድስት ሺህ ስምንት መቶ ዘጠና ሁለት ብር
እሺ።
እሺ ሌላ ምረዳህ አመሰ- ነገር አለ?
አይ thank you፣ አመሰግናለሁ።
እሺ ችግር ብቻ